እንትን ነበረ ትናንት ዊን አድርጌ ዜሮውም አድርጌ ነበረ አልገባልኝ ወደ ሲቪ እና ደውዬላችሁ ነበረ ስክሪንሾት ምናምን ላክልኝ ብላችሁ ልክ ያለው ግሩፕ ላይ ሬት
ሲስተካከል እዛው ላይ እናሳውቆታለን። ሲስተካከል እዛው ላይ እናሳውቆታለን። ቴሌግራም ይጠብቁ።
አዎ ስልክ ቁጥርም ኦልሬዲ ልክ ያለው ቴሌግራም ላይ ግን አላየሽትም
ይታያል። በወረፋው ስለሆነ የሚስተናገዱት ይታይልታል።
እሺ